ጤና ይስጥልን። የኢትዮ ጥሪ ማዕከል እባክዎ ምን ልርዳዎት?
አብሮ ይስጥልን። ሰላም ነው?
ሰላም ሰላም።
ሰላም። እንትን ቲኬት ታዝዛላችሁ አይደል?
ትኬት አዎ book እናደርጋለን።
አ፣ እሺ ቲክቶክ ላይ አይቼ ነው ለዛ ነው የደወልኩና እስቲ እንትን ከአዲስ አበባ ወደ ቶሮንቶ ካናዳ ከአዲስ አበባ ቶሮንቶ። እሺ አንድ ጊዜ መስመር ላይ ጠብቁኝ። በ-
እሺ።
ከአዲስ አበባ
ቶሮንቶ ወደ ቶሮንቶ ወደ- ካናዳ አዎ እሺ። ካናዳ በምን አየር መንገድ ነበር?
እ፣ በሚቀንሰዋል ኢትዮጵያ አየር መንገድ አንቀንሳል። እስቲ ርካሽ ዋጋ ያለው ማለት ነው። ስድስት ሰው ናቸው።